ሰላም ጤና ይስጥልኝ።
አለን ክራይ ጀምራችሁ እንዴ? ባማኮ ውራይ
እ ኪራይ ለመመዝገብ መዝግቦት
እሺ፣ አልጀምራልንም አልተጀመረም?
እንጀምራለን። እ አቶ
አቶ እ ኤልያስ ኤልያስ ኤልያስ ገመቹ እሺ፣ ስልክ ቁጥር ዜሮ ዘጠኝ አስራ ሁለት አስራ ሁለት
አሁንም አስራ ሁለት እሺ እ አስራ ስምንት አስራ ሶስት ሀምሳ ስንት አስራ ሶስት መቼ ነው የሚጀመረው?
ለምንድን ነበር የፈለጉት?
እኛ በቧንቧ ቤት ነው የፈለግነው።
ለቧንቧ ቤት አዎ።
እሺ፣ እንደውልዎታለን።
መቼ እንጠብቅ?
ይጀመራል በቅርቡ። active ሲሆን እ ይሄ የመዘገብነውን እንደውላለን።
እሺ፣ እሺ።
እሺ፣ መልካም ቀን።